ጤና ይስጥልን ቤተሰቦች
አዎ ትናንትና account ስናገር ብር መልሳለሁ ብላ ከመለ ምን ነው withdraw ነው withdraw አድርገክ
ትናንትና ማታ ደውሎ ነበረ እሺ እስቲ ቁጥር ንገረኝ የቤተሰብ ቤት ዜሮ ዘጠኝ ዜሮ ዘጠኝ ሀምሳ ሶስት እሺ
አስራ ስምንት አስራ ስምንት ሀምሳ ሰባት ሀምሳ ሰባት አይ ሀምሳ ሰባት ሀምሳ ሰባት ሀምሳ ሰባት ሀምሳ ሰባት አይደለም እ አዳም ስምንት ማለት ዜሮ ዜሮ ሀምሳ ሶስት እሺ አስራ ስምንት አስ- ሀምሳ ሶስት ያል- አልኳ ዜሮ ዘጠኝ ሀምሳ ሶስት
አስራ ስምንት
ዜሮ ዘጠኝ እኮ አስራ ስምንት
ሀምሳ ሀም- ዜ- አስራ ስምንት አልኳ አዎ አስራ ስምንት ሀምሳ ሶስት ሀምሳ ሶስት ስልሳ መጨረሻ
ሀምሳ ሰባት የለውም
አይ ሀምሳ ሰባት አለ ዜሮ ዘጠኝ ሀምሳ ሶስት አስራ ስምንት ሀምሳ ሰባት ስልሳ ሀምሳ ሰባት ስልሳ ነው አዎ
እሺ አንዴ ቆይ ጠብቀኝ ዜሮ ዘጠኝ ሀምሳ ሶስት አስራ ስምንት ሀምሳ ሰባት ስልሳ
አዎ እሺ
ማታ አቺ ጠፍቻለሁ።
ምንድን ነው withdraw ነው ያደረገው ትናንትና ማታ በቃ ሳንቲሞ ነገ ጠጥ ጣልኩና እናንተ ደግሞ እንመልሳለን ብሎ አልመለስም።
እኮ ምንድን ነው withdraw ነው deposit ነው
አይ withdraw ሲሆን ዝም አስገብቼ በቃ ሲጫወት ዝም ብሎ ብር ወሰድ አ- አየር ላይ ነው አለ አልኩ። እናንተ ደግሞ ስደውል
ስንት ብር ነው የወሰደብህ
ማታ ትናንትና ማታ ሶስት ሶ- ሶ- ሶስት መቶ ነው እሺ ይሄ- ከትናንትና ወዲያ ስድስት መቶ ስድስት መቶ አርባ አርባ መስለኝ ምዛል withdraw አላረክም withdraw አላረክም
ምን ምን withdraw withdraw
ውድሮ አላረግም።
እሺ ልይልህ እና ሳልጮትበት ወሰደብኝ እያልክ ነው እ?
ሳልጮት ወሰደብኝ እያልክ ነው አዎ ሲ- ሲጫወት
መቼ ነው እሺ የወሰደብህ
ሲጫወት እኮ ትናንት ሶስት መቶ ነበረ እሺ
ከትናንትና ወራ ስድስት መቶ ነበረ
ስንት ብር ነው አሁን የወሰደብህ
ትናንት ሶስት መቶ ነው ትላንት ሶስት መቶ ሳትጫወት አዎ፣ ነው የወሰደብህ እ?
ሳትጫወትበት
ሲጫወት ካ- እኔን ሲጫወት ወሰደበት
እሺ ልይልህ
ማታ እኮ እናንተ ደውሎ ጥሎ ሳ- ሳንቶ አለ በቃ አየር ላይ ነው አለው እመልሳለሁ ብሎ አሃ፣ እኮ withdraw ነው ያረከው እ?
withdraw ነው ያረከው ወይስ
withdraw
ስንት ብር ነው ስድስት መቶ ብር
ትናንት ማታ ሶስት መቶ ብር ሶስት መቶ ብር ከትላንት ወዳ ከትላንት ወዳ ስድስት መቶ ነበር።
እኮ deposit ነው withdraw ነው ያረከው
ምክንያቱም ይበቃ አርግቼ እሺ
withdraw ጠፍቶብኝ ነው እኮ እኮ ይኸውልህ deposit ከሆነ ሶስት መቶ ብር እውነት አለ
በቃ pending ላይ ነው ሶስት መቶ ያለው።
ብር መልስ እባክህ፣
እስቲ እሺ፣ አዎ።
አንተ-
ሶስት መቶ ብር መልስ እኮ ሶስት መቶ ብር አለ ግን ምንድነው deposit ነው ያረከው እ?
አንተ ጋር አልገባም
እኔ አልገባም እኮ አዎ፣ እሺ ቆይ
እኔ አልገባም። አይ አሁን አልገባም።
እስቲ ቆይ እሺ
አልገባም።
ለ- በሳንቲም የላከው ለሳንቲሞች inform እናርጋቸውና እ?
ያስገቡልሃል ለሳንቲሞች እናሳውቃቸው
አዝ- አስገባለሁ።
እሺ
አመሰግናለሁ። አስገባለሁ በእናትህ እሺ እሺ